ሄሎ ሆስፒስ ላይ
አብሴት ፍቃዱ ነኝ። ስልሳ ሁለት ዜሮ አንድ እና ስልሳ ሁለት ዜሮ ዘጠኝ ሰዓት እንትን በይልኝ ብዬ ነበር። እንትን ከዛ በኋላ እና ስልሳ አንድ ዜሮ ዜሮ አንድ ዘጠኝ ስልሳ ሁለት ዜሮ አንድ ስልሳ ሁለት ዜሮ ዘጠኝ
ስልሳ ሁለት ዜሮ ዘጠኝ እሺ
ሁለት ምንድን ነው።
የሆነው?
ሰዓቱ ነው ከካሱ አልወጣ
የት ነው ምግብ ቤቱ?
ጆይ ነበር አዳባ
እሺ አንዴ እደውልላችኋለሁ።
እሺ አስተካክል እየሄደብኝ
አልሰጡህም አይደለም ምግቡ?
አልተቀበልኩ
እሺ ስንት ደቂቃ አለ? ስንት ደቂቃ ይቀርሃል?
አስራ ምናምን ደቂቃ አለ እሱ ቆይ
ያስተላልፍልሃለሁ።
አስራ አምስት ደቂቃ ነው እንደዛ ነው
እሺ አስተላልፍልሃለሁ።
እሺ
ቻው